ጤና ይስጥልኝ እንትን ቋንቋ ላይ መቀየር ፈልጌ ነበር መቶ ሰከንድ ላይ
እሺ ጥያቄ እንትኑ ነው የ text ኡ ላይ ነው ምን አለኝ በ website ኡ
የ website ኡ ነው የ website ኡ እንግሊዘኛ ነው
በአማርኛ ነው የሚያወቅ እ ምን አለኝ በአማርኛ ነው የሚያወቅ ጄኒ ሄሎ